ኧረ ቅድስቴ ኦዬ እንዴት ነው? ምን ነው? ስልሳ ዘጠና አሁን ደውዬለት አሁን አያነሳም። አይገርምም? ሄላ ወይ ልክ አስታሩ ፈልገዋለሁ ይምጣ ብሏል። እሺ
እሺ እኔም አናግሯለሁ። አምጣሪ እሺ እሺ።
አረ ግን ያው ጻፍኩላቸው ጻፍኩላቸው ፊና አያረጉትም። ጋዜ ሆነ ያለው ከስተመሩ ፒን ይኸውልህ እንትን በጣም ስለበዛ ነው። እሺ
እም፣ እሺ እሺ ትንሽ ታገዘን፣ በጣም በዝቷል።
እሺ እሺ
ወይኔ ጉዴ! ኮምፕሊት የተባለ ኦርደር ነው። ኡፍ ምን አይነት ነገር ነው?